መድረስ አለመሄድ ካለ መጨመር የሚችል ችግር የለም።
hello
ሰላም ጤና ይስጥልኝ። ታሪኩ ሙላቱ አቤት ከቻፓ ነበር የምንደውለው። የ National ID ክፍያ ፈጽመው ነበር አይደል?
የምን አዎ አዎ አዎ National አዎ።
ID እሺ፣ አዎ።
ደርሶታል እሺ እሺ ደርሶታል። ጥያቄ ነው።
አልደረሰኝም አልደረሰኝም
እሺ፣ እኛ check እያደረግን ነበረ። ከቻፓ ነው የምንደውለው እና እሺ ደንበኞቻችን ደርሷቸዋል አልደረሳቸውም የሚለውን check እያደረግን ነው።
ትናንት እንደውም ይዤ ጠይቄ ነበረ አልደረሰኝም ሰንጋ ተራ ነበር የጠየቅኩት አልተደወለ message ም አልመጣልኝ ብዬ ጠይቄ ነበር ትናንት እንደውም በቃ ስለዚህ አሁንም ደረሰ።
መረጃ ካሉት እኛ ክፍያ መፈጸሚያ መንገዱ ብቻ ስለሆነ እ፣ አዎ።
check ለማድረግ ነው። ሰማንያ አምስት ሰላሳ ስድስት ላይ ያው እየደወሉ check ያድርጓቸው።
ሰማንያ አምስት ሰላሳ ስድስት አዎ እሺ አመሰግናለሁ እሺ መልካም